Hello ሰላም ጤና ይስጥልኝ ቤተሰብ ሌላ
ሰላም ነው።
ሰላም ነው። እኔ ስል ብር አስገብቼበት ወደ አሁኑ ማውጣት ለምንድን ነው አልችልም?
Deposit የተደረገ ብር withdraw ስለማይሆን መንቀሳቀስ አለበት።
ይህ መንቀሳቀስ ምን- እንዴት ነው?
የተወሰነ ያክል ተጫወትበት ይገባል።
እኔ betting ቆርጬበት ነበር
ከዛው ላይ መቁረጥ ትችላለህ እኮ ኦንላይን እና ቆርጬ ብሬን ማውጣት አልችልም።
እ
ቆርጬበት የቀረኝን ብር ማውጣት አልችልም።
እስኪ ከ withdrawal ላይ ካመጣልህ ትችላለህ። withdrawal ላይ ካላመጣ ግን አይችልም።
እና ግዴታ እንዴት ነው ማድረግ ያለብኝ?
እ እንዴት ነው ማድረግ ያለብኝ?
ትንሽ ተጫወትና አንቀሳቅሰው።
ምን
game ኦችን ተጫወትና አንቀሳቅሰው ነው። ወደ withdrawal ላይ ሲመጣ withdraw ማድረግ ትችላለህ።
game ኦች አሉት?
አዎ virtual game ኦች ምናምን። እሺ መልካም